ለመስፍን ቤት ስቤት
የሆነ ሰው ጠፋ። በእናትህ ጠፋ ማለት ፖሊስ ነው ይዝሯል ነው?
ድሮን ክፈልገ
ዲፖዚት ነው ይዝሯል ነው ያረካው? ዲፖዚት ነው ይዝሯል ነው ያረካው?
ድሮን ክያ ፈልገ ነበረ መውጣት
ዊዝሮ ማድረግ ፈልገ ነው።
አዎ
ኦኬ እሺ፣ ዊዝሮ አረክ አርጋሃል ወይስ?
እላ አሁን አጣፍ okay withdraw አርገኸው አልገባልህም?
አዎ አልገባም። ስልኩ ደግሞ አልገባም። በሱ ደግሞ ወጣ።
okay እሺ፣ ስልክህን ትነግረኛለህ? check አድርግልሃለሁ።
ስልክ ነው ይሄ ዜሮ ዘጠኝ ንገረኝ።
ሀያ ዘጠኝ ዜሮ ዘጠኝ ሀያ ዘጠኝ
ሰላሳ ስምንት እሺ
ሰማንያ አንድ እሺ ሀያ ስምንት ሀያ ስምንት እሺ ስንት ብር ነው? መቼ ነው?
ዘጠኛ ወር አስራ አምስት ቀን ሶስት መቶ ብር ነው።
በአስራ አምስት ነው።
አዎ
እኔ አላኩም ለማን
ቆይ አንዴ እያየሁ ነው። ስልክ ያወራው okay። ስንት ብር ነበር ያልከኝ? ይቅርታ
ሶስት መቶ ብር ቀኑስ?
ቀኑ
እሺ አዎ
ቀኑ አስራ አምስት ነው።
አስራ አምስት ነው ቀኑ።
አዎ
ስንት ጊዜ ነው በአስራ አምስት ሶስት መቶ ብር withdraw ያረከው?
የሆነ ነው ያ አስራ አንድ ሰዓት ሀምሳ ደቂቃ አዎ ገብቶልሃል። እሺ check አድርገው። አሁን ሶስት ጊዜ ምናምን አረ አዎ check አድርገው ገብቶልሃል።
ላረግ አዎ አዎ ገብቶልሃል።
በጣም እንትን ያለ እሺ እሺ